ስለሚስቱ ዲቦራ ነው የምንወጣው። ሄሎ ሄሎ አቤት።
አዎ፣ ስድስት ሺህ ድራው ላልኩና አላገባኝም።
እሺ ስድስት ሺህ አምስት መቶ ይሄ ይሄ ስልክ ቁጥር አይደለም።
ቆይ አንዴ፣ እሺ ትንሽ ጠብቀኝ።
ሄሎ ሰላም ጤና ይስጥልኝ ቤት ቤት አዎ፣ ስድስት ስድስት ሺህ አምስት መቶ ድራው ላልኩና አላገባኝም።
ምን አለ ምን አለ ምን አለብኝ?
ስድስት ሺህ አምስት መቶ ድራውል አረግኩና አላገባኝም።
አልገባልኝም።
አዎ፣ ኦኬ እሺ፣ እ በዚህ ቁጥር ነው።
አይ ይሄ ቁጥር አይደለም።
እሺ አንዴ ቤት ቤት ቁጥርን ትነግረኛለህ?
ዘጠኝ አስራ አምስት እሺ ቆይ አንዴ ዘጠኝ አስራ አምስት ዜሮ ዜሮ እ እ ዘጠኝ አስራ አምስት ዜሮ ዜሮ እሺ ሰማንያ ሶስት እ ሰባ ሰባት ሰባ ሰባት አዎ
መቼ ዛሬ ነው?
አዎ
ስድስት ሺህ ብር ነው ያልከኝ?
አንዴ ሶስት ሺህ አንዴ ሶስት ሺህ አምስት መቶ
okay እሺ፣ ያው ገብቶልሃል። እሺ check አድርገው። እሺ አባ፣ ስለደወልክ እናመሰግናለን። መልካም ምሽት፣ መልካም ውሎ